Hello ጤና ይስጥልኝ።
አብሮ ይስጥልን።
እ፣ ትርታ home based ነው።
አ፣ ኬሊ እሺ፣ አ።
ብለው ከ We Plus Solution ነው።
ከምን We Plus Solution
እሺ We Plus Solution አገልግሎት ሰጪ application ነው እና ከአምሳ በላይ የተለያዩ service ኦች አሉት አሉት። እነዚህን አገ- አገልግሎቶች ከ Play Store ወይም App Store ላይ አውርደው መጠቀም ይችላሉ። እ፣ በ user ይመልከት እና እናንተ provide ማድረግ የሚችሉ ከሆነ እንደ home care ማለት ነው አንደኛው category ያችን በዛ ስለሆነ እዛ ላይ ተመዝግበው እ፣ ጅስቶ ማስታወቅ ይችላሉ። We Plus Solution Provider በሚለው application ማለት ነው።
እሺ ልደውልልሽ እና ምን አልከኝ?
ልደውልልሽ
እሺ